ሄሎ
ሄሎ
አቤት አቤት አቤት
ስልኩ አይሰማም
ይሰማኛል ስልኩ ግን ይቆጥርብሃል አባ
ይቁጥራል ችግር የለም
ይቁጠር
አዎ
እሺ ለማንኛውም ይህ ፖሊስ ጣቢያ ነው ምንድን ነው ወንጀል ተሰርቶ ነው ልታመለክት ነው
አዎ አዎ
ምንድን ነው ሰፈር የት ነው
ሰፈሬ ጫና
በትክክል ንገረኝ ስልክ ቁጥርን ስለምናውቀው ሰፈር ድረስ መምጣታችን አይቀርም ፖሊስ ጣቢያ ነው የደወልኩት
እኔ አማርኛ ትንሽ ከበደች
እሺ ለምንድን ነው የደወልኩት
ወሚን ዶን ተጀሞ